ጤና ይስጥልኝ። አቤት ጤና ይስጥልኝ። ምን ልታዘዝ? ሄሎ ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን ቴሌቪዥን ነው። ምን ልርዳው? ቴሌቪዥን ነው። ምን ልታዘዝ? ሄሎ ሄሎ ሄሎ ሄሎ